ያስፈልጋል ያስፈልጋል
እንትን ወደ አቤት ሆስፒታል አምቡላንስ ፈልገን ነበረ። አሁን እሺ፣ ከዚህ በፊት ተጠቅማችኋል? ከዚህ በፊት ተጠቅማችሁ ታውቃላችሁ?
እንጃ የዚህኛው አምቡላንስ አላውቅም። ምን ነው
አይ ከዛው ተጠቅማችሁ ታውቃላችሁ? ይሄ ነው እንትኑ። እሺ፣ ከ- ከ- ከየት አካባቢ ነው ላይ
ምኑ መነሻችሁ?
አቤት አቤት ሆስፒታል
ከዛ ወዴት ነው የምትሄዱት?
ወደ ፒያሳ ውዳሴ ያለበት ጋር
ደርሶ መልስ ነው ማለት ነው።
አዎ አዎ
መልስ ልደውልለት አንዴ። ኦክሲጅን ምናምን ይጠቀማሉ?
ኦክሲጅን አይጠቀሙም፣ stretcher ብቻ ነው።
ህመማቸውን ማወቅ ይቻላል?
እ እ
ምንድን ነው ህመማቸው?
በወገብ ነው ስብራት ነው፣ መንቀሳቀስ ስለማይችል ነው።
እሺ መልስ ልደውልለት።
እሺ እባክሽ እሺ